Hello ሰላም ጤና ይስጥልኝ። እንዴት ዋልሽ?
አቤት ሁሉ ሰላም ነው?
እግዚአብሔር ይመስገን። አስታውሽኝ ከእሱ የነበረ ደውላለሁ።
አዎ እ ያው discuss እናድርግና መልሼ እደውላለሁ። አስታውቅሻለሁ ብለሽኝ አዎ ስለነበረ አስ- ማስተርና ብዬሽ ነበረ እ፣ ስልጠናውን በጣም ፈልግ ነበር ግን በጣም ሩቅ ነው ከሰፈራችን እና የፈካሁን እሱ ነው ነበርሽ የጨነቀን። እኛ ኮየነን
ታዲያ እንትን ኮየነን እና ምን አልሽኝ?
የተባበሩት ሰሚት ጋር ያለው እሱ ይርቅሻል?
እ፣ አይ፣ ይርቀኛል፣ በጣም ይርቃል እና የታክሲ አጠቃቀሙም ከባድ ስለሆነ ይርቀኛል ብዬ ነው እንጂ በጣም ፈልግ ነበረ። በቃ አሁን ካለፈኝ ክረምት ላይ ወይ ክረምት ላይ ወይ እናድርገው ብዬ አሰብኩ ወሰንን።
እሱም ይቻላል። ያው አዎ።
እ፣ እንዳልኩሽ አማራጮቹ ሰሚት ነው ያለው፣ ብስራተ ገብርኤል አለ፣ ደግሞ አዎ።
አምስት ዩኒቨርሲቲ አዎ።
ቦሌ ያለሽ የሚቀርብሽም ከሆነ አ፣ ትንሽ የሚቀርበንም ሰሚት ነበረ ግን እሺ አሁን ከትምህርት ጋር ከምን ጋር እንትን አይልም። ቅዳሜና እሁድ ነው ደግሞ እኔ ወይ ቅዳሜ አንድ- ስራ አንድ ስለሆነ ቅዳሜ እሁድም ይቻላል።
አንድ እሁድም እሁድ ይቻላል።
ብቻ አይ አንቺ ቅዳሜ ካልተመቸሽ እሁድም ይቻላል።
አሀ፣ በሳምንት አንድ ቀን ብቻ።
አዎ አዎ
እስኪ በቃ እስኪ ድጋሚ ልማከር አንድ እሁድ ብቻ ብዬ ይቻላል።
በፈለግ ሰዓት ማለት ነው።
ሰዓቱ ከስምንት ሰዓት እስከ አስር ሰዓት ይሆናል። ይህ ሰዓት ካልተመቸሽ ደግሞ ከአስር ሰዓት እስከ አስራ ሁለት ሰዓትም ማድረግ ይቻላል።
እስኪ በቃ ክፍያው አምስት ሺህ ነው አይደል?
አዎ አምስት ሰባት መቶ ሃምሳ ብር።
አምስት ሺህ ሰባት መቶ ሃምሳ ብር። እሺ እስኪ ድጋሚ ልማከርና ልደውል።
እሺ እሺ እሺ ችግር የለውም። መልካም ቀን።
እሺ መልካም ቀን።